አንቺ በኔ ብሰሚ አንቺን ይለኛል ናፍቆት ትዝታሽ እንደርቦኝ ያስታውሰኛል ጭራሽ መውደድሽ በኔ ብሰሚ አንቺን ይለኛል ናፍቆት ትዝታሽ እንደርቦኝ ያስታውሰኛል ብቻ አንቺ ሁኚልኝ ደህና ሆነሽ በጤና ናፍቆቱ በእኔ የባሰው ማን ይመልሰው በጊዜው እስኪያገናኘን በቸር ያቆየን እስከዛው ሁሉን መቻየና ልሽ እንደገና እኔ ስችላለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ትንትዬ እኔ ስኖራለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ትንትዬ እኔ ስችላለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ትንትዬ እኔ ስኖራለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ተለይቼ ጭራሽ መውደድሽ በኔ ብሰድ አንቺን ይለኛል ናፍቆት ትዝታሽ እንደርቦኝ ያስታውሰኛል ጭራሽ መውደድሽ በኔ ብሰድ አንቺን ይለኛል ናፍቆት ትዝታሽ እንደርቦኝ ያስታውሰኛል እኔማ አንቺን እያልኩኝ ባሰባለኩኝ በህልሜ ሌት እየመጣሽ አዘም ቀንሰሽ ምስልሽ ነው የኔ መዝናኛን ያንቺ መገኛ እስከዛ ሁሉም ልቻለ አንቺን እስካየው እኔ ስችላለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ተለይቼ እኔ ስኖራለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ተለይቼ እኔ ስችላለሁ የመጣውን ችዬ አሰቤም አላውቅም ከአንቺ ተለይቼ እኔ ስኖራለሁ